ይመለሳል ጀግናው ወሰን አስከብሮ በልግፋ በልግፋ በልግፋ ጨምር በልግፋ በልግፋ በልግፋ ጨምር በናቱ ላይ ደረቅ ሀገርህ ደንበር አሻፈረኝ አልዳኝ ባይ በየጎራው ላይ ና ደሞ ና ደሞ ና ደሞ ና ደሞ ና ደሞ ና ደሞ ና ደሞ ና ደሞ ና ደሞ እንደ ሰሜኑ ድል እንደ ምስራቁ ድል እንደ ካራማራ እንደ ሰሜኑ ድል እንደ ምስራቁ ድል እንደ ካራማራ አሁንም ድገመው በናቅፋ ቃሩራ ና ደሞ ና ደሞ ና ደሞ ና ደሞ ና ደሞ